ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውሎት።
እ order አድርገው ነበረ ለዛሬ የሚመጣሎት።
አዎ አዎ፣ ግን location ኡ የሚያሳየን ኦሮሚያ ክልል ነው።
አስኮ አካባቢ ነው።
አይ አስኮ አይደለም የሚያሳየን፣ ወደ ሱሉልታ መስመር ነው። እዚህ ጋር check እያደረግነው ነበር እ
እና ያው ዛሬ መላክ አንችልም ወይ ሌላ እ
ሱሉል ሳንሱሲ እኮ ነው። ሳንሱ ሱሉልታ አይደለም። ሳንሱሲ አስኮ አጠገብ ማለት ነው።
እኮ- ወደ ሳንሱሲ መምጣት አንችልም። እርሶ ያሉት የት ነው? አስኮ ኖት?
አዎ ስለዚህ አስኮ መቀበል ይችላሉ። ለነገ ላስገባሉት አስኮ።
ችግር የለውም። እሺ በጠዋት እሺ በቃ ነገ እንልክሎታለን። location አስኮ አይደለም?
አዎ እሺ እሺ እ- እሺ እሺ፣ እናመሰግናለን። መልካም ቀን።